hello ጤና ይስጥልን ዶንጊቴ
ሰላም ትኬት ፈልገን ነበረ ቦታ
ቦታ አስይዘዋል ገና ነዎት
አይ ገና አላስያዝንም እንዴት ነው የምናስይዘው okay ከትኬት ከአሁን ጀምሮ እየተሸጠ ይገኛል ሲኤምሲ Economics Association ህንፃ ላይ
okay
እ፣ ምዝገባ አሁን ከዚህ መዝገቡ ቦታ እንይዝልዎታለን
እሺ ስለዚህ ስም ልንገርህ እሺ
አይ፣ አይመስለኝም። ስንገባ እዛ መግዛት እንችላለን እንዴ እዚህ ፊት አስይዘን ስ- አዎ ፊት ነው የሚያስይዙ ካላስያዙ መግባት አይችሉም ምክንያቱም ቦታችን ልንጨርስ ስለሆነ already
okay ስም ያዝነውን ሰው ነው የምናስና- የምናስተናግደው
እሺ እሺ
እሺ እባክዎ ስም ከምን ጋር? ምልዕተ ብዙ ወርቅ
ምን አሉኝ ምልዕተ ብዙ ወርቅ ምልዕተ
አዎ
ምልዕተ ማን ያሉኝ ብዙ ወርቅ
እባክዎት መስመር ላይ ይጠብቁኝ እሺ
ምልዕተ ብዙ ወርቅ ነው አዎ የአባት ስምዎት
የአባት ብዙ ወርቅ ብዙ ወርቅ ነው አዎ
wow፣ ስልክ ቁጥር
ዜሮ ዘጠኝ ሀያ
ዜሮ ዘጠኝ ሀያ አስራ አራት ዜሮ ዜሮ ሰባ ስድስት
አስራ አራት ዜሮ ዜሮ ሰባ ስድስት አዎ ብዛት ለስንት ሰው ነው ለእርስዎ ብቻ ነው ወይስ ሌላም አለ አይ ሌላ ሰው አለ ስንት ሰው ነው ይንገሩኝ እባክዎት እ፣ አንድ አፊት ግበል ሁለት አድርገው ከእርስዎ ጋር ሁለት አዎ፣ ከእኔ ጋር ሶስት okay ከእርስዎ ጋር ሶስት እሺ ትኬቱ አሁን ጀምሮ ያገኙታል ሲኤምሲ ሚካኤል ላይ ኢኮኖሚክስ አራት መቶ ብር Association ነው አይደል?
አዎ ለአንድ ሰው አራት መቶ ነው እሺ exact አስራ ሁለት ሰዓት ይጀመራል።
አዎ አስራ ሁለት ሰዓት ይጀመራል እስከ አስር ሰዓት ትኬት
እስከ አስር ትኬታችን ሰዓት አስር ሰዓት ላይ እንጨርሳ አዎ፣ አስር ሰዓት ላይ እንጨርሳለን እሺ እሺ፣ thank you እሺ አባቴ፣ ስለደወሉ እናመሰግናለን መልካም ቀን ይሆንልዎት እሺ thank you እሺ